hello ጤና ይስጥልኝ ተድላ አምቡላንስ ባኮ ምንድር ነው?
አምቡላንስ ፈልጌ ነበር። እንትን ከዚህ ከአዲስ ህይወት ወደ ዘውዲቱ አዲስ ህይወት ወደ ዘውዲቱ
እ አዲስ ህይወት ወደ ዘውዲቱ ነው ያልከኝ?
አዎ ከአዲስ ህይወት ወደ ዘውዲቱ አሳውቃችኋል? ዘውዲቱ
አስ- hello?
ዘውዲቱ አሳውቀናል አይደል? ዘውዲቱ አሳውቀናል። አዎ case ኡ ምንድን ነው?
ላገናኝሽ ወይ እሺ
አምቡላንስ ተድላ ተድላ አምቡላንስ
ሄሎ ሄሎ ጤና ይስጥልኝ ተድላ አምቡላንስ
እሺ ምን ልንገርሽ ማይ እ፣ case ኡ ዶክተር ረዴት ምንድን ነኝ ነው? እሺ ኪያ ከዛ ምንድን- septic shock ነው ያላት እሺ
pressor ላይ ናት አድሬናሊን ላይ ናት okay እሺ ኦ- ኦክስጅን ለ support ብታመጡላት ጥሩ ነው perfusor ካላችሁ እሱን ስንበሉ አርባ drop per minute እየሄደላት ነው BP ዋን maintain አድርጋለች catheterized ናት ኦኬ እሺ ዘውዲቱ ነው የምትሄደው ኦኬ
እሺ vital sign ኦስ normal ነው?
እ እ ቫይታል ቫይታል ሳይኗ ቢፒውን ሜንቴን አድርጋለች አልኩሽ በ pressor ኡ እሺ ስለዚህ escalate ምናምን የሚደረግ ሲሆን ባለበት maintain ተደርጎ እዛ ዘውዲቱ የምትሄድ ማለት ነው።
okay እሺ ዘውዲቱ inform አድርጋችኋል አይደል?
አሁን ተነጋግረናል፣ refer ኡንም ጽፈናል።
ኦኬ፣ ዶክተር እሺ።
ቃል ኪዳን እ፣ ብላችሁ እንትን በሉ በሏቸው፣ አልቀበልም ኦኬ፣ ማለት ኦክሲጅን in case ትጠቀማለች አልሽኝ?
አይ ዝም ብላችሁ support አድርጓት መንገድ ላይ okay፣ እሺ፣ እሺ፣ intranasal ላይ ማድረግ ትችላላችሁ።
እሺ።
majorly የምንፈልገው ግን pressor ኡ እንዳይቋረጥ ነው፣ የእንትኑ የአድሬናል አድሬናሊኑ እንዳይቋረጥ ነው። አዎ infusion ላይ ነው፣ okay infusion አርባ drop per minute ላይ አርባ ድሮፕ እሺ ፐር ሚኒት ሂሳብ ሰርቼ መልስ ልደውልልሽ
እሺ እሺ እሺ እሺ